ጤና ይስጥልኝ የሴት ፍቅሬ ማዕከል እባክዎ ምን ልርዳዎት?
TikTok ላይ ማስታወቂያ አይቼ ነበር።
እሺ እሺ TikTok እና ላይ አዎ፣ ማን ልበል ስምዎትን ሚፍታህ መሐመድ
ማን አሉኝ ይቅርታ ሚፍታህ ሚፍታህ አዎ፣ ሚፍታህ መሐመድ እሺ እድሜው ስንት ነው
እድሜ ሀያ አንድ ሀያ አንድ እሺ አግብተዋል ኧረ አላገባውም።
እሺ ይቅርታ አንድ ጊዜ መስመር ላይ ጠብቁኝ ስለ ECS የጥሪ ማዕከል ምን የሚያውቁት መረጃ አለ
እ ስለ ECS የጥሪ ማዕከል የሚያውቁት information አለ
አይ አሁን ላይ የለም።
አዎ ምንም እ፣ ያወቁት ነገር የለም
አዎ
ፓስፖርት አለዎት አዎ አለኝ።
እሺ ዱባይ ለምን መሄድ ፈለጉ
እ፣ እግር ኳስ ለመጫወት
ዱባይ አዎ፣ እዛ ቡድን አለና okay
እዛ ሄጄ ለመጫወት ነበር።
እሺ በቃ ም፣ ስልክ ቁጥሮትን ይሄኛው ነው እንመዝግበው አዎ እሺ እናሳውቆታለን ስለደወሉ መልካም ቀን ይሁንልዎት እጣው ሲወጣ በፍላጎት ቲክቶክ ላይ mention ይደረጋል እናመሰግናለን እሺ እሺ እኔ ነው።
እሺ